ጀመረኝ ፍቅር ጀመረኝ ጀመረኝ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረኝ ፍቅር ጀመረኝ ጀመረኝ ፍቅር ጀመረኝ ጀመረኝ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረኝ ፍቅር ጀመረኝ Yeah. ዘንድሮም ጀመርኩት ሆንም የለኝ ለፍቅር እኔም እሱን ስሸሽ እሱም ሲያበረኝ ከሷ አላመለጥኩም ፍቅር ጀመረኝ አምና ረክቶኝ ሄዶ እንዳልሞት እንዳልሽር ዘንድሮም ጀመርኩት እርም የለኝ ለፍቅር ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ለበረኝ ጀመረ ፍቅር ጀመረኝ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ለበረኝ ጀመረ ፍቅር ጀመረኝ ለሩቅ ተመኘሁት ራቅኝ ራቅኝ ይቅር መቅረብሽ ሐዘን እንዳይጎዳኝ አንድ ቀን ሳጣሽ ሆዴ የማይመከር ልቤም እርም የለው ገና ነኝ ዘንድሮ እወዳለሁ ሰው ጀመረኝ ጀመረ ፍቅር ጀመረኝ ጀመረ መውደድ ጀመረኝ እንደ ልማዱ ሊያበረኝ ጀመረ ፍቅር ጀመረኝ ፍቅር ብሎ ጣጣ ነበረብኝ ሰው አልወድም ብዬ እንደነው ማይና ቅርብኝ አንችዬ ገና ስጀምረው ሳስበው ፈራሁት ያንቺነት በሩቁ ለሩቅ ተመኘሁት ራቅኝ ራቅኝ ይቅር መቅረብሽ ሐዘን እንዳይጎዳኝ አንድ ቀን ሳጣሽ እኔም እሱን ስሸሽ እሱም ሲያበረኝ ከቶ አላመለጥኩም ፍቅር ጀመረኝ ከቶ አላመለጥኩም ፍቅር ጀመረ